ጤና ይስጥልን። ዋሽንግተን ሕክምና ማዕከል እንዴት አደራችሁ?
እግዚአብሔር ይመስገን።
የማወራሽ ፈልጌ ነበር።
እሺ አለ
እሺ፣ ዋጋውን ማወቅ ይቻላል? ይቅርታ፣ ይቻላል። የምንድን ነው MRI የፈለግሽው?
ወገብ የወገብ አዎ፣
እሺ፣ የወገብ ከሆነ without contrast ከሆነ አራት ሺ አምስት መቶ አምስት ብር ነው።
እ ምን ከሆነ without contrast ከሆነ ማዘዣ አለሻ?
አለኝ። አዎ፣
OK። ማዘዣው ላይ with contrast እና without contrast የሚል ነገር አለ።
እሺ። በቴሌግራም መላክ እችላለሁ? አላችሁ ስልክ?
ይቻላል። አውቀኝ
እሺ፣
የዚህ ቁጥር ነው ዛሬ። እሺ ዜሮ ዘጠኝ ስልሳ ዜሮ ዘጠኝ ስልሳ
እሺ። ይቅርታ፣ አንድ ጊዜ
እሺ
ዜሮ ዘጠኝ ስልሳ አስር አስር እሺ
እ?
እሺ ዜሮ ዘጠኝ ስልሳ አስር ዘጠና ስድስት እሺ ዘጠና ዘጠኝ ዘጠና ዘጠኝ በዚህ ልላከው?
አዎ በዚህ ላኪው እሺ አመሰግናለሁ።
እሺ እሺ